በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የማይሰለች ምስጋና የተወደደው ውዳሴ ሁሉ ከሁሉም በላይ ላንተ ነው።
አይሰለቸኝም ከቶ ውዳሴ መዝሙር ቀኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ።
አይሰለቸኝም ከቶ ውዳሴ መዝሙር ቀኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ።
ቸርነትና ፍቅሩን ያላራቀ ከባሪያው በለመለመው ስፍራ በጎቹን ሚያሰማራው ታላቅ ነው የኛ ንጉሥ፣ ታላቅ ነው የኛ ጌታ። መጽሐፉን የዘረጋ ማህተሙን የፈታ አይሰለቸኝም ከቶ ውዳሴ መዝሙር ቀኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ
አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ።
አንገቱን ፍጹም ደፍቶ ቀና እንድል አድርጎኛል። እየቃተተ ሞቶ በሕይወት አቁሞኛል። አልችልም የእርሱን ፍቅር መዘርዘርና ማውራት ውለታውን ለመግለጽ የለኝም ብርቱ ቃላት አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ ያንተ ክንድ የማይንደው ተራራ ጋራ የለም። ወጥቻለሁ ከጥልቁ ታላቅ ነህ ዘለዓለም። የተከፈተ ደጃፍ ሰተኸኛል በፊቴ ተመስገን ክበርልኝ ንገስልኝ አባቴ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ ለይተ የጠራኝ ያበዛህልኝ ጸጋ ትዝታዬ ነህ ጌታ ሲመሽና ሲነጋ ወዳጅና ዘመዴ ብዬ ስጠራ ልኑር ኢየሱስ የእግዚአብሔር ልጅ ለወጠኝ ያንተ ፍቅር አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ አንገቱን ፍጹም ደፍቶ ቀና እንድል አድርጎኛል። እየቃተተ ተሞቶ በሕይወት አቁሞኛል። አልችልም የእርሱን ፍቅር መዘርዘርና ማውራት ውለታውን ለመግለጽ የለኝም ብርቱ ቃላት አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ